ሄሎ ቤርሳቤ ነው።
ቤተሰቤ እንትን ካርድ አቋርጦብኝ ነው። ስልሳ ስድስት ነበረ ስልሳ ስድስት ስልሳ ስድስት ስልሳ አራት ነው ያልከኝ?
ስልሳ ስድስት አርባ አራት አርባ አራት ነው እንዴ?
አዎ ባ- ባላንስ አቋርጦብኝ ነው። ለዛ ነው።
እኮ ስልሳ አራት ብዬ ሰርች አድርጌ ስላጣሁት ነው። ማን እንደሆነ ካላወቅኩም ኦኬ አይ አይደለም ስልሳ ስድስት አርባ አራት ምን ሆነብህ?
ኪን አርግልኝ ከእጅ በርገር ገርጽ ማርያም ነው። ኮንዶሚኒየም ማን ነው ስምህ?
ፍቃዱ
ማ ፍቃዱ
ይልሃለኝ ፍቃድ እሺ አርጌ ነው። እሺ